hello hello፣ ሰላም ጤና ይስጥልኝ። ላይን አዲስ ምን ልርዶት? hello፣ ሰላም ጤና ይስጥልኝ። ላይን አዲስ ምን ልርዶት? በዚህ ስልክ ደውለውልን ነበረ።
የት ላይ
ተሳስተው ነው? ላይን አዲስ ነው ይሄ። ተሳስተው ነው የደወሉት። ይቅርታ።
ይሰማል? ምን ነው እቲ ወለ እስቲ ግልጽ አሁን ግልጽ አድርግልኝ፣ ግልጽ አሁን እ፣ በዚህ ስልክ ደውለው ነበረ። ከላይን አዲስ consultancy ነው የምደውልሎት። ደውለውልን ነበረ።
መቼ?
እሺ፣ ቅርብ ሰዓት ወደ ስምንት ሰዓት ከአስር አካባቢ
ምን ናችሁ እናንተ እ እ እ
ምንድን ናችሁ እናንተ? ከሄ ናችሁ ወይስ የትኛችሁ ልጅ ናችሁ?